ትንፋሽ ይዞትር ወደ እኔ የመጣ ትዝታሽ ይዞትር ወደ እኔ የመጣ እፎይ የምልበት ሕይወቴ እግዚያታ እፎይ የምልበት ሕይወቴ እግዚያታ የትዝታ ስሜት ልብ ላይ ነዳጅ የትዝታ ስሜት ልብ ላይ ነዳጅ አይጠፋ ምን ጊዜ የሚዳፍናል እንጂ አይጠፋ ምን ጊዜ የሚዳፍናል እንጂ ታዝኝልኝ ነበረ ብታይኝ በእውነቱ ታዝኝልኝ ነበረ ብታይኝ በእውነቱ ከሰውነት ወጣሁት ትዝ ብሎኝ የጥንቱ ከሰውነት ወጣሁት ትዝ ብሎኝ የጥንቱ ትዝታሺ በርቀት የሚወረወረው ትዝታሺ በርቀት የሚወረወረው በድንገት ገባና ልቤን ቦረቦረው በድንገት ገባና ልቤን ቦረቦረው እሄ በማለት ዕድሜን ልጨርሰው እሄ በማለት ዕድሜን ልጨርሰው ባይን እያየሁሽ ነው ሆዴን የሚብሰው ባይን እያየሁሽ ነው ሆዴን የሚብሰው እህ ማለትን ማንም አያውቀው እህ ማለትን ማንም አያውቀው ከልብ ውስጥ ገብቶ ካላስጨነቀው ከልብ ውስጥ ገብቶ ካላስጨነቀው እሄ ወየው ጉድ ስንታለ በሆዴ እሄ ወየው ጉድ ስንታለ በሆዴ አምቄው ነው እንጂ ኑሮዬን በዘዴ አምቄው ነው እንጂ ኑሮዬን በዘዴ አምቄው ነው እንጂ ኑሮዬን በዘዴ ጀማምራኝ ነበረን እንደ መናፈቅ ጀማምራኝ ነበረን እንደ መናፈቅ ፍቅር የማይገባት መሆኗን ሳላውቅ ፍቅር የማይገባት መሆኗን ሳላውቅ በተልባ የበላሁ ጮማ የተመኘው በተልባ የበላሁ ቅቤ የተመኘው በሽታ ሆንሽብኝ ጤናም አላገኘው በሽታ ሆንሽብኝ ጤናማ አላገኘው ስትበይ ማቢው ስትጠጫ ጠጪው ስትበይ ማቢው ስጠጫ ጠጪው ልቤ ካንቺ ጋር ነው እንዳታስርቢው ልቤ ካንቺ ጋር ነው እንዳታስርቢው ልቤ ካንቺ ጋር ነው እንዳታስርቢው ነይ ነይ ጎፈሬ ነይ ነይ ጎማ የብረት አልጋ ያረገውጋ ነይ ነይ ጎፈሬ ነይ ነይ ጎማ የብረት አልጋ ያረገውጋ የኔ ሆነሻል ምን ይደረጋል